እንዴት ነሽማ?
አላው እግዚአብሔር ይመስገን።
አማኒ ነኝ። ማብሬ እሺ አማኔ እንዴት ነህ? ሰላም ነው?
አለሁልሽ። እንዴት ነሽ?
አላው እግዚአብሔር ይመስገን።
ዛሬ እንዴት ነው? system በጣም ነው እያስቸገረ ያለው። በጣም አዎ በዚህ በኩልም ትንሽ ያስቸገረ ነው። በ customer ም በኩልና ምን ነበረ በእናንተ በኩል?
እ እኛ ጋር በቃ አዎ።
ትኬት እየቆየ ነው የ winner ትኬት የሚለቀው ሶስት አራት አምስት ጨዋታ ድረስ ምናምን ያልፋል።
አዎ እ print አብዞ አይወጣም። በቃ load እያደረገ ሲሽከረከር ነው የሚቆየው።
አዎ፣ ብዙ ቦታ ነው። ቅድምም ደውለውልን አ እንደዚህ አሳውቀውን ነበረ። ብዙ system እንደዛ የሆነው ሁሉም ቦታ ነው እና አማኔ ወይ እስቲ ተስፍሽን ታናግረዋለህ አማኔ።
እስቲ እስቲ ስጪው ለተስፍሽ እሺ ተስፍሽ
ታሉ
ወይ አማኔ አንዴ ጠብቀኝ፣ ይቅርታ እሺ እሺ እሺ
አማና ዝም
hello
ተስፍሽ እንዴት ነህ?
አማ እንዴት ነህ? ሰላም ነው?
አለሁልህ አለሁልህ። አማን ነው እንዴት ነህ?
አለን አለን።
አለሁልህ። ስራ ሁሉ አማን ቆንጆ።
ሁሉ ሰላም። ትንሽ የሆነ ነገር ተበላሽ ስራ በዛብንና እንዴት ነው? ምንድን ነው ዛሬ CBE ብር ይባላል deposit ሲያደርጉ እንትን እያደረባቸው እ እ እ?
customer ትንሽ deposit ነው።
አዎ የሆነ እ፣ ሁሉም ጋር ነው እንደኛ ነው።
አ ሁሉም ጋር ነው ከሄሮም ሁሉም ጋር ተበላሽቷል አሉ።
አዎ ከ winner በጣም ቶሎ እየለቀቀ አይደለም።
አ ገብቶኛል። አዎ ከዛ በላይ ወ- እንትን ራሱ በጣም በቃ load ያደርጋል። መሽከርከር ነው አይወጣም።
አ ልክ ነው። አይ አውቀናል፣ እያስተካከል ነው ብለናል። ከሄሮሞችን አሳውቀናል።
okay የተስተካከለ ነው።
እየተስተካከል ነው።
አዎ፣ በጣም ተቸገርን ሙሉ ቀን እና በቃ ከጠዋት ጀምሮ እየደወልኩኝ ነው እና ምንድን ነው አልገባኝም ብዬ ሲል አልነግሮ አልኳት።
አ ልክ ነው። አይ በቃ ችግር ሲስተካከል ያሳውቃሉ። ፉሪ በደንብ ተበርታ ግን ማርማ ላይ ዝም ብላችሁ check አድርጉ እሺ እናንተ አዎ የሆነ ብቻ ትናንትና ነው ከትናንትና ወዲያም እንደዚህ ነበረ። እ ዛሬ ደግሞ አንዳንድ ሰ- የሆነ የሆነ ሰዓት ላይ አ ካሸር ዋለ እና ቱል እያለው ይለያል።
አይደለ አዎ ዋለ ያለው ሰሞኑን ትንሽ ሲስተሙ ዘወር ጤነኛ አይደለም እና እ እ እንደዛ እየሆነ እና ነው።
ችግር የለውም ይስተካከላል።
ሻባት
እሺ አማን